hello ፊና፣ አቤት።
እንዴት ነሽ?
እግዚአብሔር ይመስገን።
ምን ሆነብሽ ነው?
ይኸውልሽ የኔ አይደለም ታች ጋር ሰፈር የቢፍቱ ነው እና ታች ሄጄ ነው አሁን አስቸገረን ብለው። አዎ እንዴ ታች ቢፍቱን እኮ ናቸው ማለት ቅድም ነው።
አስተካክዬላታለሁ።
ይኸውልሽ አስተካከልሽው። እንዴት እንደሚሆን ታውቂያለሽ? ወይ መብራት ጠፍቶ ሲገባ ወይ ማታ ላይ አሁን ሰሩበት login ብለው ወጡ አይደለ? ጠዋት ላይ እንደ አዲስ ሲገቡ የሁለቱ አሁን እየሰራ ነው። GR cashier one GR cashier two ምናምን ብሎ ያመጣል አይደል link አዎ ያ link አያመጣም። አሁን እዚሁ ጋር ሆኜ ተሰርቶ ነበረ። ሰርተውት password አስገብተን ከፈተ። ከዛ check ለማድረግ ብዬ system unit ኡን አጠፋሁትና መልሼ አበራሁት። አብርቼው ስገባ እንደ አዲስ ነው የሚከፍተው። እንደ አዲስ ገና እንትን ብል- ሙሉ ነው የሚለው እንጂ አያመጣም።
ታዲያ ሞልተው መጠቀም አይችሉም? እንዴት save አድርገውት?
እንዴት ምኑን ሞልተው
ፓስወርዱን አይደለ? ፓስወርድ ነው ፓስወርዱን ፓስወርድ ሊንኩን አያመጣም እያልኩ ነው። password ኡን ነው አዎ።
ማስገባት ነው።
እኮ እኔ link ኡን ልላክላታ ታዲያ ለሷ።
እስኪ ላኪው። እሺ link ኡን እንዴት አድርገን እናስገባው? እኔም እዛው ነው ያለሁት እኮ ታችኛው ሱቅ ነኝ።
እሺ የ ስለዚህ የእንትና ነዋ
የዲስኮ አሁን ቴሌግራም በእኔ ቴሌግራም ላኩላችሁ። የ AnyDesk ልላክልሽ። ቆይ እዩ
እሺ ላኪልኝ በቴሌግራም